Hello
አቤት።
ጤና ይስጥልኝ። ምን ልታዘዝ? ቴሌቪ
አ ቴሌቪዥን ነው ምን ልወስደው?
እ
ቴሌቪዥን ነው ምን ልታዘዝ? Hello
አቤት።
ጤና ይስጥልኝ። ምን ልታዘዝ? ቴሌቪዥን
ፋኖ ሮቦት ይመለከታል።
እሺ